ወይ ወይ አህመድ እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን።
አለን አለን። እንትን አስደረገው እስቲ format ለምን አታስደርገው? እስቲ ሲሆን
ታስደረገው አዎ እኔ ብታስደርገው እሺ። ምክንያቱም Chrome ኡ ምናምን probably ወይ ኔትወርክ ሊሆን ይችላል ወይ ደግሞ የሆነ block የተደረገ ነገር አለ።
እኮ ባለፈውም እንደዛ አድርገው ገባ እያደረጉ ያሉ ነገሮች የሆነ reason ኦቹ ልክ ይላሉ ፎቶዎቹን። ግን more format ብታስደርገው ቀላል ነው።
format ይደረግ።
ይደረጋ ወይም በሌላ PC የምትሞክረው በሌላ PC ሞክሬዋለሁ። በነገር ላይ እምቢ አይነት የሚልክ አዎ እንደዚህ ነው።
እሺ ኢንተርኔት ውስጥ ምንድን ነው? ምን አይነት ነው?
ኢንተርኔቱ አምስት meg ነው።
አዎ አይ በቃ format አስደረገውና በዛው ሞክረው። እንደዛ ይሻላል።
እሺ እሺ።